ጤና ይስጥልኝ የሀምበርገር ነው?
አዎ ዩ ነበር በ order number መቶ አራት ዘጠና ዘጠኝ ዘጠና ሁለት የተቀበላችሁት order ምን ያህል ይቆያል እ ወይ ወይ በ order number መቶ አራት ዘጠና ዘጠኝ ዘጠና ሁለት የተቀበላችሁት order ምን ያህል ይቆያል?
አምስት ደቂቃ በቃ
በቃ cancel ይሆንብናል። cancel ይሆን ሰዓት ሰዓት ላይ ወይ ካንስል ሽማ ከስተመር እሺ አይቀበልም።
አፈጥነዋለሁ እሺ አይ አይ ካንስል ይሁን ነው የምልሽ።
ትችያለሽ እሺ ይቅር እሺ።
እሺ የት- የ- እሺ እሺ